ጤና ይስጥልኝ ማሪባባ።
የአፋላጊ ስልክ ነው።
ጤና ይስጥልኝ።
የአፋላጊ ስልክ ነው።
እሺ ምን ደዳዋል? ማሪ
እንትን ፈልጌ ነበር። አጭር ቁጥር የዶክተር ማማከሪያ ቁጥር አለ አይደል?
ኦኬ ሄሎ ዶክተር
አዎ፣ ሄሎ ዶክተር።
ይጠብቁ። ዘጠና ሀያ አራት አለ እመቤት
ዘጠና ሀያ አራት አዎ